Hello
ጤና ይስጥልኝ።
ሰላም ነው? ከቤት ደዊት ነበር።
አለሁ።
እሺ ሶስት መቶ ብር ነበረ ዊዝ ያደረግከው?
አዎ፣
እ፣ ቀኑን በስንት ነበር ያልከኝ?
ቅዳሜ ዕለት
ማታ ነው?
አዎ፣ ወደ ያው ቀን ነው። እ፣ ወደ ማታ ላይ ነው።
ስድስት ሰዓት ያልፏል? ሌሊት አዎ፣ ያልፏል?
አይ፣ ስድስት ሰዓት? እ፣ ከዛ አልፏል።
በፊት ከዛ በፊት ነው withdraw አዎ።
ነው ያደረግከው አይደል?
አዎ፣ እቃውን ከአካውንቴ ላይ ወደ ጌሙ ስልክ እ፣ ተቀንሷል። ብሩ ግን OK deposit ነው ያደረግከው?
መሰለኝ እንደዛ deposit ከአካውንት ላይ ወደ መሰለኝ።
ቤት ቤት ነው ያደረግከው?
አዎ፣
deposit text አልገባልህም? እንትን ብሏል። deposit ሶስት መቶ የሞከርከው failed ብሏል።
አዎ፣ failed ካለ ደግሞ ወደ አካውንትክ ነው የሚመለሰው። በምንድን ነበር የተጠቀምከው?
በ CBE ብር ወደ አዎ፣ CBE አካውንትክ ይመለሳል። failed ብሏል። እዚህ ጋር
አዎ፣
check አድርገው።
በቃ እሺ፣ እሺ መልካም ምሽት።
አመሰግናለሁ። እሺ።
እሺ